እንትን ቪዝባ አድርጌ ነበርና በ voucher ነው ቪዝባ ያደረኩት።
እ እሺ ቪዝባ አድርጌ ነበርና በ voucher ነው ያደረኩት እና እሱን ለመመለስ ፈልጌ።
እሺ account history ላይ ትገባና እሺ
voucher history የምትላለች ገብቻለሁ፣ እዛ እያየሁት ነው።
search search እ፣ ስንት ብር ነበረ?
ሁለት ሺህ ብር ሁለት ሺህ ብር ያልከኝ። እሺ አ፣ ትችላለህ።
እሺ ከዚ- እንትን ገብቻለሁ፣ እዛው voucher history ላይ ነኝ ያለው።
ከዛ ቦች- ቀኑን አስገብተክ
search የሚለው ላይ ነው ቀኑን የማስገባው።
start date የሚለው ላይ start date አዎ።
እሺ ከዛ search ስታደርገው voucher code የምትል ትመጣለች። ሁለት ሺህ ብር የሚል አ፣ እንትን የያዘ voucher code የያዘ pending የሚል ይመጣልሃል።
okay፣ ቀኑን ብቻ ነው የማስገባው ወይስ እንትን Friday December አስራ አምስት ሀያ ሀያ ሶስት ብዬ ላስገባው ወይስ ቀኑ አዎ አስራ አምስት አዎ ከዛ search በለው።
አዎ፣ search ብዬዋለሁ።
ከዛ መጣልህ።
print የሚላለ ከታች
አዎ ከዛ ከላይ pending የሚል ነው ይታያል። ሁለት ሺህ ብር የሚል ነው።
ኧረ አልመጣም። አዎ፣ pending የሚላለ መጣ።
pending የሚል መጣለ። ከዛ እሱን voucher code የሚል አለ።